ጤና ይስጥልኝ። እሺ ከዞራ መርዳ ማታ
አብሮ ይስጥልን። ዱባይ ትኬት ለማወቅ ነበረ።
ዱባይ አዎ፣ ደርሶ መልስ እሺ። ለመች ነው የፈለጉት ቀኑ?
ከበዓል በኋላ
ከመስከረም አንድ በኋላ አዎ።
እሺ፣ በመስከረም ሁለት ሌሉት በቀጣዩ ቀን
እሺ
እሺ። አንድ ደቂቃ ያዩሉት።
እሺ።
መመለሻውንስ ለመች ላድርግሎት?
መመለሻው ያው ከሁለት ወር በኋላ ከሁለት ወር በኋላ እም፣
እሺ። አንድ ደቂቃ
እሺ